ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
አሪፍ በከችፕችፕ ነበረ የምንደውልዎት።
Okay እሺ።
ዛሬ order ነበሩት አይደለ?
አዎ አዎ፣ ዛሬ እንዲመጣልኝ አዝዣለሁ።
አዎ complain አቅርበው ነበረ። ይቅርታ ግን ለነገ እኮ ነው order ኡ የሚለው እዚህ ጋር።
እኮ ዛሬ እንዲመጣልኝ ፈልጌ ነበረ።
ዛሬ እንኳን መውጣት አይችልም። ይቅርታ ለነገ ነው delivery date ኡ።
እሺ፣ ነገ ነው ማለት የሚመጣው።
አትችሉም?
ዛሬ ማምጣት አንችልም። አዎ ነገ ነው ማምጣት የምንችለው።
እሺ፣ ቆይ እሺ።
Okay እሺ፣ መልካም ቀን ይሁንልዎት።
እሺ።